ጤና ስለማሊ ባባ እንዴት አልሽ?
እግዚአብሔር ይመስገን።
ሰላም ነው።
እግዚአብሔር ይመስገን አባ።
ሁለት ሺህ አስር ፒካፕ አላችሁ ደግሞ?
ፒካፕ
አዎ።
ያበቀሽ እንዴ ነኝ
እሺ።
ፒካፕ ሁለት ሺህ ሁለት አለን። ደብል ጋቢና ግን አለን።
አይ ሁለት ሺህ ሁለት ሳይሆን ሁዳይ ደብል ጋቢና መሰለኝ ኪንካፑ ማለት ነው።
እሺ፣ ሁለት ሺህ ዘጠኝ አይሆኑትም አባት ፒካፕ ሁለት ዘጠኝ አ ሀሊክ ኪንካፕ ነው?
ካፕ አለ
ደብል ጋቢና ነው ኪንካፕ እቺ ኤክስትራ ቲንካፕ ሃይሉክስ ቲንካፕ
ኦኬ እኮ ሁለት ጋቢና ሳይሆን አንድ ጋቢና ሆና በጭማሪ አላት ማለት ነው። ኦኬ ሁለት ሁለት ሺህ ዘጠኝ ማለት ነው ያለ ሁለት ሺህ ዘጠኝ እም፣ እሺ ዋጋዋ ስንት ነው?
ሶስት ነጥብ ሶስት ድርድር ይኖረናል።
ሶስት ነጥብ ሶስት ድርድር ይኖረዋል።
አ በባንክ ይመቻቻል እንዴ?
አዎ ባንክ ይወጣለታል።
ስንት ስንት percent?
ባንክ ይወጣለታል እስከ አንድ ነጥብ ድረስ ይወጣለታል።
ስንት
አንድ ሚሊዮን ድረስ ይወጣለታል።
አንድ ሚሊዮን ድረስ የባንክ ይወጣለታል።
አዎ
okay በቃ እሺ፣ እንደዛ ከሆነ እሺ፣ እደውልልሻለሁ። በቃ ስልክ በዚሁ ነው የምደውይ የማገኝሻ?
አዎ ይደውሉልኝ በቃ እሺ፣ እሺ፣ ይሻላል።
እሺ